አድቂ በዘመዶችሽ ሀብት ትንበኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ በዘመዶችሽ ሀብት ትንበኪ አሃሃ እንቅልፍ እየነሳ አሃሃ ጎትጉቶ ጎትጉቶ አሃሃ ፍቅርሽ ነው ያመጣኝ አሃሃ ወደ አንቺ ጎትቶ አሃሃ በውበትሽና አሃሃ በጠባይሽ እንጂ አሃሃ አይደለም በሀብትሽ አሃሃ ገብቶሽ ትረጅን የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ ለዘመዶችሽ ሀብት ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ የኑሮ መጠንሽን ከኔ ጋር አትለኪ ለዘመዶችሽ ሀብት ጋር አትለኪ አሃሃ ሀብቱንም አይኔም አሃሃ አንቺ ከተስማማን አሃሃ የለፋንበት ድር አሃሃ ማነው የሚቀማን አሃሃ ባልደከሙበት ሀብት አሃሃ ስማ የነበሩ አሃሃ አይተሸለት አጥፈው አሃሃ ወድቀው ሲሰበሩ የኑሮ መጠን ሽሬ ከኔ ጋር አትለኪ የኑሮ መጠን ሽሬ ከኔ ጋር አትለኪ በዘመዶችሽ ሀብት ጋር አትለኪ የኑሮ መጠን ሽሬ ከኔ ጋር አትለኪ የኑሮ መጠን ሽሬ ከኔ ጋር አትለኪ በዘመዶችሽ ሀብት ጋር አትለኪ አሃሃ ስለዚህ የኔ ፍቅር አሃሃ ፍጹም ይቅርብሽ አሃሃ አይዞሽ አታስቢ አሃሃ በኔ ሆነብሽ አሃሃ ፍቅርን እኔና አንቺ አሃሃ የመሃል ቤት ይዘን አሃ